Hello Hello ጤና ይስጥልን Best Bet
withdraw አድርጌ ትናንትና ብሎብኝ ነበር የሆነ በቀን ውስጥ ምናምን withdraw መጠን ምናምን ብሎ አለቀቀልኝ።
አንዴ ጠብቀኝ እሺ። Hello ጤና ይስጥልን Best Bet
ወይ withdraw አድርጌ ትናንትና አለቀቀልኝም ነው።
ስንት ብር ነበረ?
አምስት እሺ አንዴ check ላድርግልህ፣ ጠብቀኝ መስመር ላይ። የ Best Bet ቁጥርህ ንገረኝ አንዴ። ይቅርታ
በዚህ ቁጥር ሰባ
ዜሮ ዘጠኝ
ሰባ ዘጠኝ እሺ
ሰላሳ ስድስት እህ
ሰማንያ ዘጠኝ ሰላሳ ሁለት
አምስት ሺህ ነው ያልከኝ? ትናንት ነው አይደል? ይቅርታ አንዴ ቼክ እያደረኩ ስለሆነ ነው። እሺ ባ- አንዴ ጠብቀኝ። እሺ የቴሌ ብር ቁጥር አንዴ ንገረኝ።
በዚሁ ቁጥር ነው ሰባ ዘጠኝ ሰላሳ ስድስት ሰማንያ ዘጠኝ ሰላሳ ሁለት
እሺ አሁን ገብቶልሃል። እሺ check አድርግ።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
እም።